hello ጤና ይስጥልኝ መሰረት ነኝ።
ሰላም ነው መሰረት? PIN ልጠይቅሽ ነበር። PIN PIN short ነበር ሰባ አምስት ሰማንያ ሰባ አምስት ሰማንያ ነግረኸኛል ቅድም። ስም ማን ነው?
እንደ አይ አልነገርኩሽም።
አልነገርከኝም? እሺ ይቅርታ በጣም እና ደግሞ ሰባ አምስት ሳሶ ሁለት ነው
ሰባ አምስት ሰማንያ እና ሰባ አምስት ሰባ ሶስት ሰባ ሶስት ነው ያልከኝ?
አዎ ሰባ አምስት ሰማንያ ሰባ ሶስት ሰባ ስምንት ነው ሰባ ሶስት ነው
ሰባ አምስት ሰማንያ ነው
ሰማንያ እና ሰባ አምስት ሰባ ሶስት ነው ሰባ አምስት ሰባ ስምንት ነው የምትለኝ እንግዳ
አይደለም ሰባ አምስት ሰማንያ እና እሱን አልከኝ በቃ ሰባ አምስት ሰማንያን አልከኝ ከዛ አዎ።
ሰባ ሰባ አምስት ስንት ነው ሰባ አምስት ሰባ ሶስት ሰባ ሶስት እሺ እሺ
ሁለት ነው የተሰራው።